hello ሀሴት
ሰላም ነው አለው
አስር ሀያ ዘጠኝ pin ኡን check እንድታደርግልኝ ነበረ ሰባ ሁለት አኪያ ወተት ቤት ነው የሚሄደው ማለት አ- አኪያ ሰባ ሁለት ነው ማለት ነው
ሁለት እዛ ነው የሚያርቁ ከቢ ማለት ነው እ? ከምን ከቢጆ ከቢ ከቢቲ ከቢቲ እሺ ከቢቲ እሺ
አስር ሀያ ዘጠኝ
እሺ እሺ አይላ አስር እሺ አምስት ደቂቃ ላይ ቀረው ኦፍቴ ምን ይበራል እኮ እሺ አይልሃለሁ አንተ ሂድ ለ customer አድርስ እሺ እሺ እሺ እሺ